ሄሎ
ሄሎ ጤና ይስጥልኝ መሪ ባቤ
አብረን አብረ ይስጥልኝ ሰላም ነው አለ ጌታ እግዚአብሔር ይመስገን መኪና አለን በዚህ ደውልልን ብላችኋል ምን መኪና ነው ያላችሁ በእጃችሁ ምን- ምን መኪና ይፈልጋሉ እሱ
የስራ መኪና
የስራ D4D ነው የሚኒባስ ነው
ይሁን ዋጋው ብቻ ይቀንስ እንጂ ችግር የለም D4D በ king cab አለኝ ሁለት ሺ ሁለት ሞዴል ሁለት ሚሊዮን እሺ።
ሁለት መቶ ሀምሳ ሺህ ብር ፍተሻ ይገባል እ፣ እሺ።
D4D እ፣ ሁለት ሺ አምስት ሞዴል በሚኒባስ አንድ በር ነው እሱ ደግሞ ሁለት ሚሊዮን አራት መቶ ሺህ ይባላል እ፣ ከፍተሻ በኋላ ይቀንሳል ባንክ ከፈለጉ ባንክ እናመቻችሎታለን
ሁለቱ ብቻ ነው ያላችሁ አሉ ሌሎች ሌሎች መኪኖችም አሉ እ፣ ወደ ሱቃችን እንትን አላችሁ መጣችሁ እንዴ?
ማየት ትችላላችሁ
ቦታችሁ የት ነው እ፣ መስቀል ፍላወር እና ፓስተር አደባባይ አለ
መስቀል ፍራወር እና መስቀል ፍላወር እ፣ ወደ ቤተሌ ጋር?
ምግብ ቤት አካባቢ
በተለይም ቤተሌ ምግብ ቤት ታውቀዋለህ መስቀል ፍላወር አዎ አዎ እዛ ጋር ሆነ ከደወልክልኝ እ፣ መ- ማየት ትችላለህ
እሺ እደውልልሃለሁ እንግዲህ ያው ፒያሳን ያለሁት መጣሁ አሁን እሺ ወንድሜ ስልክ ቁጥር እንትን ያዝና አላችሁ?
ዜሮ ዘጠኝ አስራ compact አንድ አላችሁ እንዴ
ምን አልከኝ compact አላችሁ አለን አቤቱ አለን ስንት ነው እሱ
እ፣ አንድ ሚሊዮን ሰባት መቶ ሀምሳ ሺህ አለ አንድ ሚሊዮን ስምንት መቶ ሀምሳ ሺህ አለ ሁለት ሚሊዮን አዎ።
ሶስት መቶ ሺህ አለ አንድ ሚሊዮን ዘጠኝ መቶ ሀምሳ ሺህ አለ
okay ግማሽ ባንክ ነው እሱ እሱ ባንክ ስምንት መቶ ሺህ እና ሰባት መቶ ሺህ ነው የሚመጣለት
ስለዚህ ከኛ አንድ ሚሊዮን ይፈልጋል ማለት ነው አዎ ስልክ ቁጥሬን ያዝና ደውልልኝ ስትመጣ እሺ ስልክ ቁጥር ያዝልኝ ቆይ አንዴ
ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አስራ አንድ ሀያ ስድስት
ሀያ ስድስት ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ ዘጠና ሀያ ስድስት ዜሮ ዘጠኝ ዘጠና አዎ
ማን ልበል ተሲ ይባላለሁ እኔ እሺ ተሽዬ እሺ ነው መልካም ቀን